Hallo, das ist Hello?
Vince Thomas. Vince Thomas. Hello.
Ah, ይሰማል ቪ- ይሰማል።
ጤናስ ቪንስ ቶምስ ነው የደወሉት።
ስልስቶን ነው።
አለን ይመስገን ደህና ነን። አዎ ልክ ነዎት፣ ልክ እግዚአብሔር ነዎት።
እሺ እሺ እም፣ ልርዳዎት።
ቅድመ ክፍያ ባለ አንድ ባለ ሁለት እና ሱቅ
ኦኬ እሺ እ እ ያሉን ቅድመ ክፍያዎች እንግዲህ ሶስት መቶ ሺህ ብር ነው ቅድሚያ ክፍያው።
ሶስት መቶ ከዚ- ሺህ አ ቀሪው ደግሞ በአምስት አመት እና በአስር አመት ማለት ነው እንደ እርስዎ ፍላጎት ማለት ነው።
Okay ሱቅ እ፣ ምናምንስ ሱቅ ደግሞ እንግዲህ እ፣ ያለቀላቸውና ገና አሉ የ- ገና የሆኑ እሺ ማለት ነው እ፣ እሺ ልደታና አዋሬ እ፣ ያለቀላቸው site ኦች ናቸው።
Okay እ፣ ሙሉ ለሙሉ የተጠናቀቁ ማለት ነው። እሱ ጋር ስንሄድ እ፣ ቅድሚያ ሰላሳ percent ነው የሚከፍሉት።
እ፣ አስር percent ቅድሚያ ሰላሳ percent ወደ ሱቅ ስንመጣ ሰላሳ ማለት ነው።
percent ለሱቅ ማለት ነው።
አ ለሱቅ ማለት ነው።
Okay እሺ እ፣ እ፣ እነዚህ ናቸው ያሉት። እ፣ እ፣ እሺ፣ እ፣ እና እርስዎ ሌላ የሚሰጡት መረጃ አለ?
ቆይ፣ እሺ አንድ ጊዜ ልዝጋ እና እንትን ልበል ወይስ ትደውልልኛለህ? ትችላለህ?
ይችላሉ። አዎ ይችላሉ። እደውልልዎታለሁ።
እሺ እጽፋለሁ ብዬ ነው ስቱርቱ ምናምን ለማለት ነው።
እሺ እሺ፣ ይችላሉ። እዛው እንዳለም ጠብቀውታለሁ መስመር ላይ